በሰዎች ነገር በሰዎች ነገር ምንጸጉታኝ መናገር መናገር ምን ትልቅ አርጎኝ በሰዎች ነገር በሰዎች ነገር ምንጸጉታኝ መናገር መናገር ያልተሰጠኝን የሰውን ስራ የሰዎቹን ስራ አለሁ አውቃለሁ ብዬ ሳውራ ሁል ጊዜ ሳውራ የሚያስደንቅ ነው ለሰሚው ግራ ለሰሚው ነው ግራ ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጸግቶኝ መናገር መናገር ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጸግቶኝ መናገር መናገር አስቸጋሪ ነው ይህ አይነት ጣጣ ይህ አይነቱ ጣጣ ነገር ውስጥ በእኔ ድንገት ቢመጣ በድንገት ቢመጣ ሁሉ እየሳቀ እጁን ሊያወጣ እጆቹን ሊያወጣ አርጎኝ በሰዎች ነገር በሰዎች ነገር ምን ጸብቶኝ መናገር መናገር ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጸብቶኝ መናገር መናገር በሰዎች ነገር ምን ሳክብቶኝ ምን ሳክብቶኝ እኔስ ብርቅ ነው የሚሻለኝ ነው የሚሻለኝ ኋላ ሊስቁ ቀን ሲጥለኝ ቀኑ ሲጥለኝ ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጸብቶኝ መናገር መናገር ምን ጥልቅ አርጎኝ በሰዎች ነገር በሰዎች